ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነኝ ባኮ ምንደልበት ወሬ
ማቀዝቀዛ እምቢ ብሎን ነበረ።
እሺ ደንበኛችን ቢጃ ኢዲዮት ይነግሩኛል።
እ? ሄሎ ቢጃ ኢዲዮት ይነግሩኛል።
ቢጂአይ መስመር ላይ ያለው?
መስመር ላይ አይደለሁም።
ምን አሉኝ?
ቆይ እኔ እኔ ጋር አይደለም እኔ ሰራተኛ ነኝ። ለማሳወቅ ነበረ እሺ።
ጠይቅና ወይ እሺ ደንበኛችን ይችላሉ።
እሺ፣ እሺ።